ነው የአምላክ ቸርነቱ ሞልቶ ሳይታየው ፍጹም መሳሳቱ የሰው ፍቅር ስቦ ከታላቅ ዙፋኑ ወደ ዓለም መምጣቱ በአካል መወሰኑ ደስታችን ይብዛ እንዘምር በእልልታ ክብርና ወረስን ለምሕረቱ ጌታ በዓለም ተሰበከ የምሕረት አዋጅ ተወልዶ ሲጠመቅ በዮሐንስ እጅ ተወለደ እሰይ ተጠመቀ እሰይ ለማዳን እኛን ተወለደ እሰይ ተጠመቀ እሰይ ለማዳን እኛን በደላችን ሽሮ ወዶን በልደቱ አነጻን ከእድፍ በማየ ጥምቀቱ ዮርዳኖስም ሲሸሽ ባሕርም ስትፈራ በውሃ ታጠበ የሰው ልጅ መከራ። ደስታችን ይብዛ እንዘምር በእልልታ ክብርና ወረስን ለምሕረቱ ጌታ በዓለም ተሰበከ የምሕረት አዋጅ ተወልዶ ሲጠመቅ በዮሐንስ እጅ ተወለደ እሰይ ተጠመቀ እሰይ ለማዳን እኛን ተወለደ እሰይ ተጠመቀ እሰይ ለማዳን እኛን ተወለደ እሰይ ተጠመቀ እሰይ ለማዳን